Hello.
Hey, Donna.
Oye, Hello, Donna. Hello.
Yes, ma'am, Taga yes, 9 to ma'am.
customer go?
I, I'll- I- ከከስተመር ጋር አይወጣም ተገናኝ ዝግ ነው ስልኩ እ እ?
ስልኩ አይወጣም ዝግ ዝግ ነው።
አሁን ክፍት ነው። አሁን ክፍት ነው። ይደውል ብለዋል። ሰባ አንድ ሰው አይደል?
አ፣ በዛ ውስጥ ልደውል አስራ አምስት ቤት ነው መሰለኝ በአርባ ሰባ አንድ አምስቱ ወርደር ልደውል ነበር። ደ- ምን አልከኝ?
በአስራ ሁለቱ ልደውል ሰባ ሰባት
ዜሮ ዘጠኝ አስራ አምስት ምናምን
ቴክስት አድርግልኝ
ሰባ አንድ ሰባ አንዱ ነው አደለ? ከወርቅ ከወርቅ አዎ፣ እስከውን ነው አደለ?
አዎ
እሺ በቃ ደውልለት። ክፍት ነው ስልኩ።
ዜሮ ዘጠኝ አስ- አስራ አምስት ሰባ አራት ምናምን ነው።
አዎ አዎ በቃ ደውልለት። በሱ ክፍት ነው አሁን።
እሺ።
እሺ